Teste, mas vida, digo.
Abro el teléfono. Vamos, eh, vamos, ምናምን?
vamos ስፖርት እሺ
ጌም ተጫውቼ ነበረ
እሺ ምን እንዲ እና እና ብር ብር ውዝሮ አድርጌ ነበረ እሺ አልገባልኝም። ቤት የለብም እሺ ከቫሙስ ቤት ግን ተቆርጧል እ እ ተቆርጦቦታል ከቫሙስ betting ኡ ላይ
አዎ ቴሌም ደውዬ ነበረ፣ ግን ቴሌ ከባሞስ ቤት አልተቆረጠም አለ።
እሺ ከቫሙስ ላይ ተቆርጧል አይደል ደንበኛችን አዎ ከእንትን ከአካውንቴ ተቆርጧል።
እሺ ደንበኛችን አስበው ነበር እኛ ጋር ደውለው እ እ እኛ ጋር ደውለው አስመዝግበው ነበር አዎ ትላንት ማታ ደውዬ ነበረ።
እሺ ሌሎት መስመር ላይ ጠብቁኝ እሺ
ደንበኛችን ይቅርታ መስመር ላይ ስላስቆየት እያየሁለት ነው ችግር የለም ችግር የለም።
እሺ ስሞቱ ማን ልበል ያሲን ጠቃ
screenshot ልከውልን ነበር ደንበኛችን withdraw ማድረጉን የሚያሳይ
እሱን አላኩም።
እሺ ላኩልን እ፣ በምነግሮት ስልክ ቁጥር screenshot ኡን አንስተው ከቫሙስ ቤት ላይ እ እሱን ይላኩልን በአሪፍ ፔይ በኩል ማለፉን የሚያሳየውን ማለት ነው። ከ transaction history ው ላይ screenshot አንስተው ይላኩልን።
እሺ በየትኛው ስልክ የእናንተ ስልካችሁን?
ልንገሩ ስልክ ቁጥሩን የያዙት እሺ ዜሮ ዘጠኝ ዘጠና ሁለት እሺ አስራ ሶስት እሺ ዜሮ አንድ እሺ ሀምሳ አምስት ዜሮ አምስት አምስት በተ- በምንድን ነው በቴሌግራም በቴሌግራም ላይ ልኩልን ደንበኛችን። ከስር ደግሞ ስሞትና ስልኮትን ይጻፉልን።
እ እ ስሞትና ስልኮትን ይጻፉልን ከስር።
እሺ እሺ ሌላ የምረዳውት ነገር አለ ለሚያችን?
እና በቃ ይሄ ነው።
እሺ ላኩልን። እናመሰግናለን ስለደወሉ። መልካም ቀን።
እሺ